ሄሎ
ሄሎ ጤና ይስጥልኝ። እባክዎት ምን ልርዳ?
ኦሮምኛ
ምን አሉኝ? እ
ኦሮሞ ቤት
እ አልሰማሁም።
ኦሮምኛ
ኦሮሚሳ እሺ ነንዳ ማንን ነንዳ ማለት ይገርጋ
ቴሌቪኒ
እ ነን ደጋ ነን ደጋ
ሰንብርን ቁሌን ቀበሴ ብርድ ደኔ ተጋጉ ደና
ሰንደሪ ከደን ተባጥ ሰንደሪ ሜቃፍ ምን ይዘላኩ ብሪ ሜቃፍ ምን ይዘላኩ ዴ
ሰንብርን ቁሌን
እኮ ሰንደሪ ከደን ተባጥ ነው ሜቃፍ ምን ይዘላኩ ዴ
ቢግደን
ለማ ስራ ረረስ ነው